ሄሎ ጤና ሄሎ ሄሎ
ሄሎ፣ ጤና ይስጥልኝ። ሰላም ነው?
ሰላም ሄሎ።
ይቅርታ ምን?
with withdraw አድርጌ ነበረ እና approve እንድታደርጉልኝ ነበር አስር ሺህ ብር
እሺ በዚህ ስልክ ንገረኛ ቁጥር።
ቢስት ቁጥ የደወልክበት ነው። እሺ አ በዚሁ ቁጥር ነው።
እሺ፣ እሺ፣ እሺ። መቼ ነው ያረከው?
አሁን ቢያንስ ሁ- ሶስት ደቂቃ ምናምን።
እሺ
እሺ።
ያው አስር ሺህ ብር አለ።
ያው daily ወደ- withdraw limit አለው አይደለ?
አ ለዛ ነው እሺ ቀን ወደ ዜሮ ዘጠኝ ስላደረኩት አርባ አንድ አስራ ሶስት አስራ አንድ አስራ አንድ ሰማንያ ሰማንያ ስድስት ስድስት እሺ ቴሌ ብር ላይ አዎ።
እሺ
እኔ የምለው እና እሺ ምን ነበር አሁን ቀሪ ይሄኛው ልክ እንደገባ ደግሞ አስራ አራት ሺህ ብር withdraw የማደርገው ነበር አስር ሺህ እና አራት ሺህ እንትን ልበለው አርገውና እምቢ ካለ ከዛ እደውልላቸዋል ችግር የለውም እ- አድርገው ወደ ቴሌብር ስለሆነ አርገኸው ሁለቱንም በአንዴ መደወል ልዘዙ አይደለ?
አለብህ።
አራት ሺህ አዎ፣ እና አስራ አራት አስር ሺህ ሺህ።
ብታደርገው ችግር የለውም ይገባል። አስራ አራቱንም በፊት አይገባም ነበረ ከአስር በላይ ሲሆን እስቲ ሞክረው በቃ አስራ አራት እምቢ ካለ ከአስር እና አራት አድርገህ ሞክረው ከዛ ደውልልን approve እናደርገዋለን ይሄ ገብቷል እሺ።
check አድርገው እሺ፣ አመሰግናለሁ። እሺ አመሰግናለን እሺ እሺ፣ እሺ።